account. Hello. Hello.
Hello. Hello, First sir.
name and then Gautama?
ይሰማኛል ሄሎ ወይ ይሰማኛል።
ፒዛ ባግ የለኝም እና ደጉ ላይ እንድታስገቢልኝ ነበር። ኦርደር ነበረኝ።
ኦርደር ነበሩ ንገረኝ።
ሀምሳ አራት ዘጠና ዘጠኝ ሀምሳ አራት ዘጠና ዘጠኝ ስም ማን ነው?
ሳሙኤል መንገሳ እ ሳሙኤል መንገሳ ሳሙኤል ሌሎ- ወደ ሌላ driver ማስገባት አቁመናል። ወደ ደ- አይደለም driver ጀምር- ማስገባት pizza ስለሆነ አቁመናል ብርም የለኝም።
እኮ ለአንተ እንዲወጣልህ ጠይቅልሃለሁ እንጂ እሺ፣ ወደ ደጎ አላስገባውም ልልህ ፈልጌ ነው። እሺ
እሺ ሀምሳ አራት ዘጠና ዘጠኝ ነው ያልከኛ ሳሙኤል
ወየ ወየ ሀምሳ አራት ዘጠና ዘጠኝ ነው።
አዎ፣ አዎ።
እሺ አስተላልፍልሃል።
ሀምሳ ስድስት ሲንግል
ሀምሳ ስድስት ሀምሳ ስድ- ሀምሳ አራት ዘጠና ስድስት
ዘጠና ስድስት እሱ ምን ሆነብህ?
ታደርግልኝ ነበር እ እ ሀምሳ አራት ማለት ስድስት ሚኒስተክ እንደታደርግልኝ ሰማንያ ስድስት እሺ እሺ አይላል እሺ እሺ አቤሎ